እሺ ቼክ
ሌላ ወይ ሰውየው check አደረገልኝ።
አልታዘዘም። ስልክ ካልተነሳ አልታዘዘም ማለት እኮ ነው። ትእዛዝ አልተቀበሉም።
ስልክ አልተነሳ ምን ማለት ነው እንዴ? እኔ ስደውል ነው ያልተነሳልኝ እንጂ ከዛ አዞታል። record አለ
እኮ አይ ስልሽ አናግሮሻል እንዴ? ትእዛዝ ተቀብሎሻል?
ሰውየው። ይኸውልህ ለማንኛውም check ማድረግ አለብኝ። እሱ ሬ- ሬስቶራንት ይታዘዝ አይታዘዝ እዚህ ለማሳወቅ ግን ማለት ነው።
አሁን እያናገረሽ ያለው ሰው ቦታው ላይ ያለ ሰው አልታዘዘም። ምንም አይነት ትእዛዝ አልገባም።
አይደለም ሌላ አልገባም።
ሰው ተቀብሎ ሊሆን ይችላል ነው ያለኝ እኮ ልጁ ወጥቷል።
አይ ልጁማ ስልኩን ይዟት ሄደ ይዞ ሄዷል ነው ያለው። እንዴት እሺ ታረጋለሽ?
አንዴ፣ እሺ አገናኝም። እሺ አንዴ
hello
ወይ እሺ check አረክልኝ አባት በቃ አንቺ በምትደውዪው እኛም እየደወልን ልንጠይቀው ነው። እዚህ ጋር ያዙ ኖሮ እዚህ ጋር ይታዘዝ ነበር
okay፣ እሱ ጋር ማየት ትችሉ ነበር። ስለዚህ አልታዘዘም።
እኮ እሱ ደውሎ check ሊያደርግ ነው። እስኪ ወይ እነግርሻለን ወይ ይታዘዝ የሚለውን አሁን መወሰን አትችይም
አይ እኔ አልችልም።
እኮ። ስለዚህ ቆይ እሱ ተደውሎለት ምን አለ?
እሱ አያነሳም ሲጀመር። order እሱ ጋር ማየት አትችሉም ስትይዙ በቃ አይ ተደውሏል አለኝ ተደውሏል ይለኛል መሰለኝ ተደውሏል አለ።
እንደዛ እያለኝ ነበረ።
okay ታዟል።
አዎ ታዟል።
እሺ
ስለዚህ ምንድን ነው
እኮ ያው ቆይታችኋል። ለማንኛውም እኔ ያው ከታዘዛችሁማ መስራት እኮ ነው።
እሺ እሺ እሺ